ሀገር ጥሎ ልጅን አዝሎ ከመሰደድ ሰውረን ሰውረን ሀገር ጥሎ ልጅን አዝሎ ከመሰደድ ሰውረን ሰውረን አንዱ አንዱን በፍቅር ቢያይ ከቶ አይኖርም ማፈናቃይ። የእግዚአብሔር ነው ምድር ሰማይ፣ ከየት መጣ የኔ ነው ባይ። ሀገር ጥሎ ልጅን አዝሎ ከመሰደድ ይሰውረን ይሰውረን። የስዱዳን ተስፋ ኢየሱስ ሁሉን ፈጥረ ገዢ ንጉሥ ልብ ስጠው ላሳዳጁ ሰይፍ ስለቱን ይጣል ከጁ ሀገር ጥሎ ልጅን አዝሎ ከመሰደድ ይሰውረን ይሰውረን። የዕድሜ ካባን የደረቡ የታመሙ የተራቡ ሕፃን ወጣት ወላድ እናት አይፍጃቸው ስደት እሳት ሀገር ጥሎ ልጅን አዝሎ ከመሰደድ ይሰውረን ይሰውረን። ሰፈር ቤቱን ለለቀቀ የሚያርፍበት ለናፈቀ ሰፊ ሀገር ኢየሱስ ነው ለዘላለም የሚወርሰው። ሀገር ጥሎ ልጅን አዝሎ ከመሰደድ ይሰውረን ይሰው የአምልኮ መልክ ያለው ትውልድ የእግዚአብሔርን ኃይል ቢክድ ቋንቋ፣ ነገድ እየለየ ሰው በሰው እጅ ተሰቃየ። ሀገር ጥሎም ልጅን አዝሎ ከመሰደድ ይሰውረን ይሰውረን። መኖሪያውን በራስ ፈቃድ የከበደው ጥሎ መሄድ በስደት ጎርፍ ተገፍትሮ ወጥቷል በግድ አቀርቅሮ ሀገር ጥሎ ልጅን አዝሎ ከመሰደድ ይሰውረን ይሰውረን። ሰምተን ክፉ አንይ ክፉ መጉላላት ነው ስደት ትርፉ። በቃ በለን የወደድከን ልብ ለልብ አስተሳስረን ሀገር ጥሎ ልጅን አዝሎ ከመሰደድ ይሰውረን ይሰውረን። ሀገር ጥሎ ልጅን አዝሎ ከመሰደድ ይሰውረን።
thank you